ሙሉ ስፖርቱ ባኮ መለዛው
እንትን ነበር የአካውንቴ ዘጋብኝ
ዘጋብኝ ማለት
እኔ እንጃ። አሁን ስከፍት ለመጫወት ስከፍት እንትኗን ይቺ የአካውንት ባላንስ የማይባትን እንትን አድርጓታል።
ስክሪንሻት ያርጉትና በቴሌግራም ይላኩልን።
እሺ የእኛን ቴሌግራም ቁጥር ያውቃሉ?
እ፣ አላቀውም ቁጥር ያዙ
ማያሸኝ።
ዜሮ ዘጠኝ ሰባ ስምንት ቁጥር ያዙ።
እሺ እስኪ ስያዝልኝ ቆይ፣ ያዝልኝ ቶሎ ብላ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ